Hello hello፣ ሰላም እንዴት ወይ ነሽ?
የተቋረጠቦት አለን። product ኦች ምንድን ነው?
እ፣ ቲማቲም እና ሽንኩርት ቲማቲም፣ ሽንኩርት
ሰው ቁጥር የታዘዘ
በእኔ ቁጥር አ፣ ሽንኩርት በጓደኛዬ ደግሞ ያደረኩት አለ እንትን ቲማቲም
በእርሶ ቁጥር በሰባት order ያደረጉ ሽንኩርት ዛሬ አይደለም ነገ ነው የሚደርሰው።
እሺ
ሌላ ጓደኛውት ላይ ምንድን ነበር ያል? ቲማቲም ነው ያል።
ቲማቲም አ
ሂሩት ላይ
ህይወት አ ህይወት ህይወት ህይወት
እሱ በቆየ
ህይወት ላይ በስድስት የታዘዘ ኦርደር በሰባት መድረስ የነበረበት። አዎ በጣም ይቅርታ አልወጣም እና ለእንድ መጣሉት እናደርጋለን። እሱንም
ገና ግን ስልኩ ለና ዛሬ ነው የቀጥራችሁ አዎ ኦኬ። ትላንት ተቀጥረ ትላንት ለእኔ ከተባሉ ቆይ እስኪ አንዴ ለዛሬ ተብሏል።
ቆይ የቲማቲሙ ነው ለዛሬ የተባሉት።
አ ቲማቲሙ አዎ church church አለ።
አ አ በቃ አሉላ የሚባል dri- አሉላ የሚባል driver ይዞሎት የመጣው የቲማቲሙ order ይጠ
እሺ እሺ የሽንኩርት ነው።
እሺ እሺ thank you እሺ እሺ እሺ በጣም ቀን አመሰግናለሁ።